ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቢጃ ኢትዮጵያ ነው የምደውልልዎት። ፍቅር ግሮሰሪ ኖት?
አዎ አቤት?
አዲስ የቢጃ የመላ ቁጥር ልክ ነበር። አልገባልዎትም?
እንግዲህ ቆይ እስኪ ባለቤቴ ስለሆነ እንትን አላልኩትኝም አላየሁትም።
እሺ፣ አስራ ሶስት ቤት ነው መጨረሻው ስልሳ።
ከሶስት ቤት አሁን መጨረሻ ስልሳ
እሺ፣ ወደዛ ልደውል። ጠቅምል ነው